ሌላው ጥቂት በለንበሽት ቤት
በስተልን ትኬት የሆነ ያልተለቀቀ ነበርና እንዲለቀቅልኝ ፈልጌ።
እሺ ካሸር ኮዱን ንገረኝ።
እሺ መቶ አስራ ስድስት እሺ
ሶስት ሰላሳ ሶስት መቶ ሰላሳ ሶስት መቶ ሰላሳ ስልሳ ሶስት መጨረሻው
እሺ አፕዴት አድርጌላለሁ። አንቺ ካድርጎሽ
እሺ